በውድቀቴ ሊሳለቅ ያንዣበበው ጠላቴ ተመልሷል ተዋርዶ አሳፍሮት አባቴ ተገላግሏል መንፈሴ የሞት ጽንሱ ጨንግፏል ለእኔ ያረገው ውለታ በሰማይ ላይ ተጽፏል ሁሉም በጊዜ አልፏል።